ሄሎ
ሰማንያ አራት ሀያ አንድ ምግቡ አልደረሰም እስኮ ሰማንያ አራት ሀያ አንድ
ሰማንያ አራት ሀያ አምስት ሀያ አንድ ሀያ አንድ ሰማንያ አራት እንዴት ነው ምግብ ቤቱ?
እ ባማ ሚል ካብ ሲጋ ጋር ያለው የት?
ሲጋ ጋር ያለው የባማ ሚል እሺ አስተላልፍልሃለሁ።
እሺ እሺ
ቻው